ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ?
ጤና ይስጥልኝ። ቁልፍ እምቢ ብሎኝ ነበር። በር አልከፈት ብሎኝ ነበር።
Okay፣ እሺ። ምን አይነት በር ነው?
ሰረገላ ነው ይባላል።
Hello፣
አቤት።
ምን አይነት በር ነው አሉኝ? ይቅርታ።
ሰረገላ ቁልፍ።
የበረ- የብረት በር ነው?
አዎ።
እሺ። እባክዎትን ሙሉ ስሞትን ይንገሩን።
ዘይነባ አህመድ።
እሺ። የት አካባቢ ነው አድራሻዎት?
ሳሚት። ሁለተኛ በር።
ሰሚት ሁለተኛ በር።
ሁለተኛ በር።
እም።
እሺ። ስለ ድርጅታችሁ መረጃ ከየት ነበር ያገኙት? ከዚህ በፊት ተጠቅመው ያውቃሉ?
አይ አላውቅም። ካርድ አግኝቼ ነው።
እሺ። business card ከያዙ እላዩ ላይ በእስክሪብቶ የተጻፈ የወኪል ቁጥር የሚል አለ ከጀርባ።
አዎ።
እሱን ይንገሩኝ።
ሀያ ሁለት አርባ ዘጠኝ ሀያ ሁለት እሺ።
ዜሮ አርባ ዘጠኝ
መልካም። አሁን በደወሉበት ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር አለዎት?
በዚህ ነው የምገኘው።
እሺ። ስለዚህ ይህንን አገልግሎት ለማግኘት የአገልግሎት ክፍያ መቶ ብር ብቻ የሚከፍሉ ይሆናል። እ የሚከፍሉበትን የባንክ account እና የውስን ዋስትና እ ሰነድ እ በ SMS እንልክሎታለን። እ ክፍያውን እንደፈጸሙ በቴሌግራም screenshot ሲልኩልን ባለሙያውን በፍጥነት እንልክሎታለን ማለት ነው።
እም፣ እም።
ሄላ እሺ።
እሺ። ስለዚህ አንድ ጊዜ ያሉኝን ነገር ልድገምልዎት፣ ምናልባት የማስተካክለው ነገር ካለ
እም፣ እ ሰረገላ ቁልፍ የብረት እ ተበላሽቶቦት ነው አይደል? አልከፈት ነው ያሉት?
አዎ። አንድ አነቃነቅ አለ። ከው- ከውስጥ ነው የተዘጋው እና ቆለፈ።
እም፣ አይነቃነቅም።
እሺ፣ አልከፈትም።
እሺ። አድራሻዎት ሳሚት ሁለተኛ በር አካባቢ ነው።
አዎ።
እሺ። ስለዚህ አሁን የባንክ መረጃውንና የእሱን ዋስትናው link እልክልዎታለሁኝ። እ ወዲያውኑ እ ከከፈሉ እኛ ባለሙያውን በፍጥነት ነው የምንልክልዎት። እ ጉዳዩን ስለመረጡ እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ እሺ።
እሺ።